ደህና ነን።
ኤደን
እህቷ ደህና ነሽ?
እንዴት ነሽ?
እንዴት ነሽ? ደህና ነሽ? ተሳለ እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ?
እግዚአብሔር ይመስገን። እንዴት ናችሁ?
አለ ደህና ናችሁ?
ደህና ነን።
ቤት ሰላም ናችሁ?
የአብዬ ታክሲ ውስጥ ነኝ ያሉት አዳማ ደርሻለሁ አለች።
አዳማ ደረስካለች አዎ ደርሻለሁ አለች።
እኮ እኛ ስንደውል እኮ አሁን በቅርብ ሰዓት ነው በእንትን የሄድኩት አለች። ምንድን ነው እሱ? የሆነ እንትን ቅጥቅጥ ቅጥቅጥ ነው ምናምን። አዎ ትራንስፖርት የለም መሰለች እም፣ ብላ ስትል ነበር።
አ፣
ምን ቦታውን ታውቀዋለች?
ታክሲ ውስጥ ገባሁኝ አለችኝ። እኔ አላወቅኩኝ።
አዎ ትምህርት ቤት ውስጥ ነው አሉ። ግን አዳማ ዩኒቨርሲቲ ብላ ትሄዳለች። አ፣ አዎ እሱ ምንም አያ- የሚያስቸግር አይመስለኝም።
አያስቸግርማ።
አዎ እንዴት ነሽ?
አይ ደህና ነኝ እግዚአብሔር ይመስገን።
ቤት ሰላም እስቲ ናችሁ?
ኦንላይኑን ጠይቃለሁ እስቲ አሁን
እሺ ታለም እም፣ እንዴት ናችሁ?
መርካቶም ዛሬ አድማ ብለው ሱቅ ዘግተዋል አሉ። ሜላትም አልሄደችም።
አትይኝም።
አዎ ጠቅላላ አልተከፈተም አሉ። ምንም ነገር እንግዲህ አሁን ከፍተው ከሆነ አላ- ምንድን ነው እንትን የምትሉ? አዎ እ? እ?
አዎ ትላንት ተቃጥሎ ነበር ሲባል ሰማሁኝ።
አዎ ትናንትም ተቃጠለ መርካቶ። ምን ጉድ እንደሆነ የሚገርም እንደሚገርም ምን ሊያደርጉ እንዳሰቡ ብቻ ነው።
እም፣ ሁሉም ሱቁ ዝም ብሎ ቁጭ ብለናል አሉ።
አይደለ
ሌላ ትናንት ውጭ ብሎ ደወለላት።
እም፣
እሺ ታለም ደህና ነሽ አይደል?
ደህና ነኝ። ቆይ እሺ፣ ሰላም።
እሺ፣ ቻው፣ ቻው።